hello
ወይ ጤና ይስጥልኝ። ራሱት ምን ልርዳዎት?
እ ምን ልርዳዎት?
hello አሰማሁን።
ይሰማል። እባክዎት ምን ልርዳዎ?
አገልግሎቱን ለማቋረጥ ፈልጌ ነው።
እሺ፣ ኮከብ ዘጠኝ ሰማንያ አምስት መሰላል ብለው ስድስት ቁጥር ላይ ለማቋረጥ እንዳለ እ፣ ኮከብ ዘጠኝ ሰማንያ አምስት መሰላል አድርገው
ኮከብ ዘጠኝ ሰማንያ አምስት መሰላል አድርገው ይላኩና ስድስት ቁጥር ላይ ለማቋረጥ የሚላለ እሱን ተጭነው አቋርጡ።
እሺ